ሄሎ ሄሎ።
አቤት፣ አይሰማም።
ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
ዶንኪ ቲዩብ
አዎ፣ ዶንኪ ቲዩብ ነው።
የኢትዮ ስልጠና መውሰድ ፈልጌ ነበር።
እሺ፣ ይቻላል። እ፣ ስልጠናው በኦንላይን ነው የሚሰጠው። በሳምንት ሶስት ቀን ለሶስት ወር የሚቆይ ነው።
okay፣ እሺ፣
እ፣ እና አሁን ተመዝግበው ክፍያውን ፈጽመው ቴሌግራም ላይ ይልኩልን እና በኢሜይሎት ነው የሚላክሎት ትምህርቱ።
okay።
link ክፍያው- በኢሜይሎት ይላክሎት እና በዛ link ገብተው ይማራሉ ማለት ነው።
ክፍያው ስንት ነው?
ክፍያው የሶስት ወሩ ሙሉ- ሙሉ ክፍያው አስራ አምስት ሺህ ብር
okay፣ አስራ አምስት ሺህ ብር ነው።
አዎ በአንዴ ነው የሚከፈለው። ከዛ በኋላ ምንም የሚከፍሉት አይኖርም።
okay፣ በቃ እሺ።